ጤና ይስጥልኝ ማለት አባ
የስራ መኪና አላችሁ እንዴ?
አዎ የስራ መኪኖች አሉ።
ምን ምን አለ? እስኪ
ሳይሴል አለን፣ ዶልፊን አለን፣ አባዱላ አለን።
እ፣ እንትን አላችሁ ዲፎርዲ
አዎ ዲፎርዲ አለን።
አንድ ጋቢና ማለት ነው።
ፒክአፕን የፈለጉት አዎ
አለን። አዎ ሁለት ሺህ ሁለት አለን። ሁለት ሚ- ሁለት ሺህ ሁለት አለን። ሁለት ሚሊዮን ሁለት መቶ ሺህ የሚሻል
ሁለት ሺህ ሁለት ሁለት ሚሊዮን ሁለት መቶ ሺህ አዎ።
ከባንክ ጋር- ከባንክ ጋር መ- ይኖረዋል ንክኪ።
አዎ ባንክ እያያዛል።
ስንት ነው ባንክ?
ባንክ እናያይዛለን። ስምንት መ- እሺ።
እስከ ስምንት መቶ ሺህ እናያይዝሎታለን።
ፎቶውን ካዳ በምን ትልክልኛለሽ?
ማሊባባ dot net ላይ ገብተው ማየት ይችላሉ። ቴሌግራም page ኣችን ላይ
እሺ፣ አዲስ አበባ ነው ያላችሁ? አ?
አዎ አዲስ አበባ ላይ ነን። ማሊባባ dot net ላይ ሲገቡ ሁሉም አይነት መኪኖቻችን እዛ ላይ አሉ።
እሺ እሺ እሺ አባ።
እሺ።